Hello.
Hello
አቤት ሰላም ነው ሚኪያስ?
ምስኪን ሰላም ነው አለን አለን ደህና።
አለ እ፣ እዚህ ከወዳ vehicle telemarketing ነበር የደወልኩትና እሺ ስለ S one product ለመጠየቅ ነበረ።
ይቻላል ከሄድ office ነህ አ አ ማን ልበል ኤፍሬም እባላለሁ።
እሺ እሺ እ፣ እሺ ማወቅ የፈለግከው ጠይቀኝ
እ፣ በ S one ላይ ማለት ነው። S one አሁን በአንድ ቻርጅ ምን ያህል ኪሎ ሜትር ትሄዳለች?
ኤስዋን ኤስዋንም ኤስቱም ተመሳሳይ ናቸው በአንድ ቻርጅ ከሰማንያ እስከ መቶ ኪሎ ሜትር ይጓዛሉ okay ጥሩ እሺ። እ፣ ከዛ በተጨማሪ ደግሞ እ፣ agent ኦቻችንስ አሁን ወደ አፋር አካባቢ ያለ customer ደውሎ ነበርና እሺ ወደዛ አካባቢ agent ኦች አሉን እንዴ?
አፋር አካባቢ agent የለንም እ፣ agent ድሬዳዋ አካባቢ ነው ያለ አፋር ላይ የለንም ድሬዳዋ አካባቢ ነው ያለው።
ድሬዳዋ አካባቢ okay ወደ ኮምቦልቻ ምናምንስ የሚቀርብ አለ?
ኮምቦ- ኮምቦልቻ already ደብረ ብርሃን agent አችን ለኮምቦልቻ እንትን ይላል
ኦ፣ ለኮምቦልቻ የሚያቀርበው ደብረ ብርሃን agent አችን ነው።
okay አይ ከአፋር ያለው ደንበኛችን እስከ ኮምቦልቻ ድረስ መምጣት እችላለሁ ስላለኝ ነው።
ሆም ምናልባት ደብረ ብርሃን ያለው agent አችን አሁን አሁን ላይ ኮምቦልቻ ላይ እ፣ የተወሰደ ባጃጅ አለ።
okay ቶ ደብረ ብርሃን agent አችን ይመስለኛል እሱን ባጃጅ ወደ ኮምቦልቻ የወሰደው።
okay
ስለዛ ከእሱ ጋር contact ማድረግ ይቻላል።
okay እና ቁጥሩን እ፣ እንዴት ነው ማግኘት የምችለው? የኮ- የደብረ ብርሃኑን ማለት ነው።
የደብረ ብርሃኑን እ፣ ዮናስ ዮናስ ሲሳይ head of sales okay okay ዮናስን ወይ ደግሞ ሚኪን አውራቸው marketing ላይ ያሉት እሺ እሺ ጥሩ እሺ እሺ thanks እሺ እሺ ቻው።